ሄሎ
ሄሎ፣ አቤት።
ነገ እሸቱ ድሬዳዋ ይመጣል?
አዎ ነ- ነገ አስራ አንድ ሰዓት አስራ አንድ ሰዓት አዎ የት አካባቢ ነው የሚመጡት?
ስፖርት ኮሚሽን አዳራሽ ምድር ኤርፖርት ባቡር?
አካባቢ ኤርፖርት አካባቢ ስፖርት ኮሚሽን አዳራሽ
መግቢያው ስንት ነው?
እ፣ standup comedy show ነው። መግቢያ እ?
መደበኛ ሶስት መቶ ብር VIP አምስት መቶ ብር።
እሺ፣ እሺ መመዝገብ ይቻላል ቦታ ለመያዝ።
እሺ፣
እሺ ስሞት ማልበት
እ?
ልመዝግቦት
እሺ በቃ ቻው።
እሺ ቆይ እባክህ